አሁን ይስጥ ቢለኝ ነው እኔ አሁን ምክንያቱም ያኛ ሰረዘ ሰው ከሆነ ብዬ ነው ይሄ ኢትዮፖስ የምትለዋ ነገር የለችም።
ሄሎ ሰላም ጤና ይስጥልኝ። ላይን አዲስ ሄሎ ሄሎ ሄሎ ሰላም ጤና ይስጥልኝ። ላይን አዲስ አብሮ ስጥልን አለን እንትን- መስቀል ሰላም እንትን ተመዝግቤ እንትን ቴሌ ብር ከፍዬ ነበር ሚሴጅ አልደረሰኝም።
እ? ኦኬ በፋይዳ ነው እንዴ?
አዎ ፋይዳ ይቅርታ ተሳስተዋል። መጨረሻውን ቁጥር አስተካክሏትና ድጋሚ ሞክሩ።
ስንት አራት ነው ቁጥር አለን እኮ ልንገርሽ።
ይሄ የፋይዳ ስልክ ማስተናገጃ ስልክ ቁጥር ስላልሆነ ነው ጋሼ።
እሺ እሺ ይቅርታ እሺ ተሳስተዋል። ለዛ ነው።
እሺ እሺ እሺ እሺ እሺ።
የፋይዳ ስልክ ማስተናገድ